ጤና
ጤና ይስጥልን እናትዬ፣ ሰላም ነው?
እግዚአብሔር ይመስገን።
ከጂጂጋ ዩኒቨርሲቲ ነበረ እማዬ።
እሺ
አቦ ውሻው እምቢ አለን። እናት በእናትሽ ማብራት ጠፍቶ ነግረንሽ ነበር። ድጋሜ ሲመጣ እየጠፋብን አስቸገረን። ውዴ ኦኬ። ውሻው እምቢ ብሏችሁ ነው?
አዎ ውሻውን አንዴ ታስተላልፊልን ትፈልግ እኔ ዲስክ ትልኪልናለሽ?
እንትኑ የለንም። በቀደም ፍሬ የላከችልሽ በሱ ምልክት አይሆንም ውዴ?
አይ አይሆንም፣ እንደ አዲስ ማድረግ አለብሽ። የለም እኔ ዲስክ አዎ እኔ ዲስክ አለን። አዎ አለን ውዴ። እሺ በቃ እሱን አንስ ላኪልኝ። እሺ
እሱን ላክልሽ። እሺ እሺ እሺ እሺ